ሰላም ሰላም ነው። የዋ ከምንርዳው
ሰላም እናት ምነው? እግዚአብሔር ይመስገን። ምን እንርዳ best bet ተጫወትኩና ማለት ነው እሺ እና አንድ ሺ ብር ሴትን ወደ ኢቤስ ተዘዋወር ወደ እሺ።
ቴሌብር ተዘዋወር
እሺ ከዛም ወጣ ግን ቴሌብርም አልደረሰችም
እሺ። የመቼ transaction ነበር አባት?
እ?
ትላንት ነበረ?
ማታ
ሄሎ።
አበት ማታ ነበረ ማታ
እሺ። የደወልበት ቁጥር የ best bet ቁጥር ነው?
እ? አዎ በዚህ የደወልክበት ቁጥር ነው ቁጥሩ?
አዎ በዚህ ቁጥር ነው
እሺ። check እያደረኩልህ ጠብቀኝ። እሺ። ስንት ብር ነበረ?
አንድ ሺህ ብር በሳንቲፔ ነበር አይደለ?
እ?
በሳንቲፔ ነበረ ብቻ ያደረጉት እና ትላንትና ደግሞ የነበሩት transaction ኦች ትንሽ ች- የ system ችግር አጋጥሟቸው ስለነበረ አልገቡም እና ያንተ ብቻ ስላልሆነ አሁን አሳውቅልሃለሁ። ግን በትዕግስት እሺ።
ጠብቀን እሺ። ብዙ transaction ስለሆነ እንዳንተ የተያዘባቸው ብዙ ደንበኞች ስላሉን እ።
ጠብቁንና ይገባልሃል። እሺ። አሁን እያሳወቅኩልህ ነው።
እሺ እናመሰግናለን እኛም እናመሰግናለን። እሺ። መልካም ቀን።